ሄሎ
ሄሎ ጤና ይስጥልኝ።
አብርሳ
አመን ሱዙኪ ፈልጌ ነበረ።
ሱዙኪ ምን
ሱዙኪ ዳማስ ማለት ነው።
ሱዙኪ ዳማስ every one ነው።
አ
every የለንም። ዳማስ ከተመቸ ግን አለን። ሁለት ሺ አምስት ሞዴል
ሁለት ሺህ አምስት ሞዴል አዎ
እሺ፣ የለጠፈ ነው ያለጠፈ?
የለጠፈ
የለጠፈ ስንት ነው?
ሰባት ከሀምሳ
ሰባት ከሀምሳ አዎ
እሺ
እሺ እሺ